ይስጥልኝ ቤተሰብ እንዴት ነን? ልርዳዎ።
አብሮ ይስጥልኝ። ሰላም ነው።
ሰላም ነው።
እንትን አንድ ጨዋታ postponed ሆኖ ግማሽ በላይ ብር ተቆርጧል። እንዴት ነው ግን እንደዚህ?
አዎ odd ኡ void የተደረገው ጨዋታ
እ odd ኡ በአንድ ነው የሚባዛው። ለዛ ነው።
odd ኡ በአንድ ነው የሚባለው።
አዎ okay።
void ማለት አሁን የተደረገው በአንድ- ጨዋታ
አ አሁን ሁሉም ተባዝቶ አይደለ total odd ኡ የሚሰጠው እሱኛው አዎ።
ይቀነስና ሌሎቹን እ፣ ያለፉትን ጨዋታዎች ሁሉንም እያባዛሃቸው ስትሄድ በብሩ ስ- ቤት ባደረግከው ባስያዝከው ብር ስታባዛው ወ- ብሩ ይመጣልሃል።
ወይ ጉድ። ያ ጨዋታ ድጋሚ እስኪካሄድ መጠበቅ አይቻልም።
አይ አይቻልም።
ይገርም ነው። አይ በቃ እሺ።